ሄሎ
hello ጤና ይስጥልኝ።
አቤት አቤት ከኪንግስቶን ሆምስ ነበር የደወልኩሎት።
እሺ እ ከዚህ በፊት አውርተን ነበርና ወደ ቢሮ ብቅ እላለሁ ብለውን ነበረ።
አዎ ስላልተመቸኝ ነው እመጣለሁኝ እዚህ እንትን ጋር ነው አይደል ያልሽኝ ቢሮ እ እርስዎ ቦሌ ነበር ይመቸኛል ያሉት። ሶስት አዎ።
መቶ ቢሆን። አዎ፣ ከዛ ሆቴል ፊት ለፊት አዎ ስራ በዝቶብኝ ነው እመጣለሁኝ እሺ፣ መቼ ልደውልዎት ታዲያ?
መጥ- መጥ- እኔ እመጣለሁ ራሴ ችግር የለውም ትንሽ ስራ ስለበዛብኝ ነው
እሺ፣ እሺ።
እሺ እናቴ thanks